የቀረኝ
ጤና ይስጥልን ማለት ነው።
አዎ ወደ እናንተ ጤና ይስጥልን።
አብሮ ይስጥልን። ወደ እናንተ እንትን እየመጣሁ ነበር እና ቦታው ጠፍቶብኝ አድራሻችሁ ወደ አድራሻችሁ እየመጣሁ ነበር። መስቀል መስቀል በምኑ ጋር ነው የሚሄደው? ሄሎ ምን አለ?
ወደ እናንተ አድራሻ እየመጣሁ ነበረ እና መስቀል ቤቱ ጋር ነው የምገባው።
አቤት
ሄሎ